hello ዋሽንግተን ዲሲ ምናምን hello አቤት።
መስፍን ትናንትና MRI እና CT ምንድን ነው CT scan ተነስቶ ነበረ እና እሺ።
ውጤት እየጠበቀ ነው።
መልካም ስልክ ልስጦት ዜሮ ዘጠኝ ሰማንያ ስምንት ቆይ አንዴ ጠብቂ። እሺ ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ቆይ አንዴ ምንድን ነው እንዲያወሳስበሽ ዜሮ ዘጠኝ
ሰማንያ ስምንት ሰማንያ ስምንት ሰማንያ ስምንት ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዘጠኝ አዎ
እሺ